ሄሎ
አሎ አቤት
ጤና ይስጥልኝ።
አብሮ ይስጥልን።
የምናመለክተው ነገር ኑሮን ነበር።
ምን ነበር?
እዚህ ላሊበላ ሁለተኛ ደረጃ ትምህርት ቤት አለ high school።
ላሊበላ ማለት ነው። ሄሎ አሎ አማራ ክልል ነው?
አዎ።
እሺ
እና ትምህርት ቤት አለ እዚህ ሁለተኛ ደረጃ high school እ
እና እዛ ትራንስክሪፕት ለማውጣት ግማሹ ተማሪ መቶ ብር ነው የሚከፍለው፣ ግማሹ ሁለት መቶ ሀምሳ ብር ነው የሚከፍለው እም፣
እና ይሄን ለማመልከት ፈልገን ነበር። ማለት በማንኛውም ደረጃ ሁሌ ትምህርት ነው እንትን ብር ይጠየቃል። ግን አሁን ግማሹ ተማሪ መቶ ብር፣ አብዛኛው ተማሪ ደግሞ ሁለት መቶ ሀምሳ ብር ካ- እንዲከፍል ተገዷል።
ስለዚህ ባህር ዳር ላይ እኛ branch ስላለን እም፣ ስልክ ልስጥሽና እነሱ ጋር ደውይላቸዋል።
እሺ branch አችን ባህር ዳር ላይ ከትሟል። ከአማራ ክልል ለሚነሱ ጥያቄዎች
እሺ። ስንት ነው የምደውለው ቁጥሩ?
እስክሪብቶ ይዘሻል?
አዎ ይዣለሁ።
058 ዜሮ ሀምሳ ስምንት
220
ሁለት ሀያ 5369 ሀምሳ ሶስት ስልሳ ዘጠኝ እሺ። አመሰግናለሁ።
እና በጣም።
7407ም እንደ አማራጭ ያዥበት 5369 በሚለው ቦታ እም፣ 7407ም ሌላው ከኋላ እንዳለ ሆኖ ማለት ነው።
እሺ ሰባ አራት ሀምሳ ዘጠኝ 7407 እሺ ሰባ አራት ዜሮ ሰባት 07 አዎ፣ እንደ አማራጭ
እሺ አመሰግናለሁ በጣም ምንም አይደለም።
እሺ መልካም ቀን